loka Otswe loka Tsena loka
ያብዛው ሰላም ለአገሬ ሰው ፈትሉን ከቀለ ለሚያርቀው የእናቴን ቀሰም በሞቄው ከቶ እናና ማረባት ዶርዜው ሸምኖ ኤሊ ገብርኤል ለምጣድ እጁን ልሳለም አያት ይሆናል ሆናን ድል ከጣለም ምስጋና ይድረሰው ለመስቀሉ ጌታ አባ መስቀላየው የመስቀሉ ማታ ቡምቡም አለድንኬው ድምድምድም አርጌው ሁሉ እኮ ድንግዛዬ ብርድን ለምለብሼው በአገሬ በአገሬ በኢትዮጵያዊ ቤት ሁሉም ባለ ጥለት ነው ዶርስ የሸምኖት ነዬ ነዬ ያዴ ልጅ ሐዘን የለም ፋይዛ ነው እንጂ ነዬ ነዬ ያዴ ልጅ ሐዘን አታውቅ መጫወት ነው እንጂ ዳሞድሬ ጭንጨድሬ ዳሞና ጭንጨና ዶርዜና ዶኮና ዴሶና አዲተና ዳሞድሬ ጭንጨድሬ ಕಾಲನ ಶೇಲನ ಮಾಮಿದನ ಶೇಚನ ಗರಸ್ಸಿನ ಹೋಗಿನ
ሐዘኔን ለሙባይዛ ነው እንጂ ያደ ልጅ ሐዘን አታውቅ መጫወት ነው እንጂ